ቀድሞ የሠራ አምላክ በአባቶች ዘመን በኃይል የሞላ የገለት ክብርህን ዛሬም በኔ ሕይወት ይንደድ እሳት የአባቶች አምላክ ኢየሱስ ወዴት ነህ? ቀድሞ የሠራ አምላክ በአባቶች ዘመን በኃይል የሞላ የገለት ክብርን ዛሬም በኔ ሕይወት ይንደድ እሳት የአባቶች አምላክ ኢየሱስ ወዴት ነህ? ኃይልን አስታጥቀኝ፣ ኃይልን አስታጥቀኝ በኃይል ሙላኝ፣ በኃይል ሙላኝ። ኃይልን አስታጥቀኝ፣ ኃይልን አስታጥቀኝ በኃይል ሙላኝ፣ በኃይል ሙላኝ።
ወደ ኃይል ሙላት አንተ ወዳለህበት ክብርህን እያየው ወደምረካበት ወደ አንተ ከፍታ
ለመድረስ እሻለው ኢየሱስ ጌታዬ ሳበኝ እልሃለው ሳበኝ ሳበኝ ሳበኝ ሳበኝ ሳበኝ ሳበኝ ሳበኝ ሳበኝ
ወደ ክብር ሳበኝ ወደ ኃይል ሳበኝ ወደ ጸጋ ሳበኝ ወደ ሙላት ሳበኝ ወደ ክብር ሳበኝ ወደ ኃይል ሳበኝ ወደ ጸጋ ሳበኝ ወደ ሙላት ሳበኝ ኃይልን አስታጥቀኝ ኃይልን አስታጥቀኝ በኃይል ሙላኝ በኃይል ሙላኝ ኃይልን አስታጥቀኝ ኃይልን አስታጥቀኝ በኃይል ሙላኝ በኃይል ሙላኝ ላይንን አፍቀው ፊት ካየሁት በላይ አይኖቼ ጓጉለት ከሚታየው በላይ የነፍሴ ጥማት ነው ያ የክብር ሙላት በመገኘት ውስጥ መመላለስበት አምላኬ ወደ አንተ ገሰግሳለው አምላኬ ወደ አንተ ገሰግሳለው ኃይልህን አይዘን ክብርህን አይዘን ኃይልህን አይዘን ክብርህን አይዘን ከባዶነቴ ዛሬ ካለሁበት ከቆየሁበት ከተለማመድ ወደ አንተ ክልል እገሰግሳለሁ
ተናግረኝ እፈልግሃለሁ